ሄሎ
ሄሎ ወይ ሰማንያ ሁለት ሰማንያ ሶስት
ሰማንያ ሁለት ሰማንያ ሶስት አውቄ ነበረ ስላልተሰጠኝም በዛ customer ሳምብሎ ነበር።
ምን አልከኝ?
complete በሉት ሰዓትን አስተካክላለሁ።
Okay። ለምንድን ነው ሰዓት የሚስተካከልልህ?
ያ
ለምንድን ነው ሰዓት የሚስተካከልልህ?
ሰዓቱ ምግብ ቤት ቶሎ አልሰጠኝም። customer ም ስልክ አነሳም። አሁን የት አንስታ ምግብ ቤት ነው? የት ምግብ ቤት ነው?
ሳሎኒ ወስጃለሁ።
Okay።
አሁን customer ም ስልክ አላነሳም አለ ሁለቱም Okay። እሺ እንትን አሳውቀህ ነበር አይደለ? እዚህ ምግብ አዎ።
ቤት ቆይቶብኛል ምናምን ብለህ ነበር አይደለ?
አዎ አዎ
እሺ complete በሉት በቃ